ሄሎ ሄሎ ጤና ይስጥልኝ
አብሮ ይስጥልን።
ሰማንያ አንድ ሰማንያ ስምንት ፍሊንትስቶን ሆምስ ደውለው ነበር እሺ አዎ።
መረጃ ፈልገው ከሆነ ብለን ነው መልሰን የደወልነው።
ፍሊንትስቶን ሆምስ ነው?
አዎ መረጃ ፈልገው ከሆነ ነው መልሰን ነው የደወልነው።
አዎ እ፣ ዋጋው ስንት እንደሆነ ነገር የምኑ የአክሲዮኑ ነው የቤት
የቤት የቤት አዎ፣
ሶስት መቶ ሺህ ብር ነው ቅድመ ክፍያው።
እሺ
ከዛ በአምስት ዓመትም በአስር ዓመትም የሚከፈልበት system አለ።
እሺ
ያው በአምስት ዓመትም በአስር ዓመትም ከፍሎ የሚጨርሱበት system አለ። ከወለድ ነፃ ነው።
yeah፣ ሙሉ ክፍያው ስንት ነው? አሁን ባለ ሁለት መኝታ አያት ካለ ለሌላም ቦታ ካለ አለ አዲስ አበባ ከሆኑ ለምን ቢሮዎቻችን ብቅ ብለው ስላለው ነገር detail ለምን አናወራም? ማለት ያው ስለ ስፋቱም ስላለበት ቦታም
እ፣
site ኦቹ ስላሉበት ቦታ ወደ አስር site ኦች አሉን። ስለ site ኦቹም ስለ ዋጋውም ስላለው ሁኔታ ቢሮ ብቅ ብለው ሙሉ መረጃ መውሰድ ይችላሉ።
እሺ ከዚህ በፊትም ደውዬ ስለነበር ልደታ ያለው ቢሮ እመጣለሁ።
እሺ ልደታ ያለውን ያውቁታል?
አዎ Okay እሺ ስሙትም አለበል
አይ ቆይ እኔ ራሴ ደውልልሃለሁ፣ አንተ እንዳትደውልልኝ።
እሺ እሺ እንደዛ ይሻላል።
አዎ እሺ እሺ እ፣ ከሰኞ እስከ ቅዳሜ እስከ 11 ሰዓት ቢሮአችን ክፍት ነው።
እሺ ብቅ ብለው ሙሉ መረጃ ይዘው መሄድ ይችላሉ።
እሺ፣ አመሰግናለሁ።
እሺ መልካም ቀን።